ሄሎ
ሌላ ሰላም ጤና ይስጥልኝ መስሪያ ቤት ከ CBE ብር ወደ account አስገብቼ ነበረ።
ምን አልከኝ?
ከ CBE ብር ወደ account ልኬ ነበረ አልገባም። በር እሺ ከ CBE የተላከልን message ልካልናል።
ኧረ ልኬያለሁ። message ላይ እያወራ እሺ እሺ በቃ እንደዛ ከሆነ ትንሽ ጠብቀን እሺ እናይልሃለን።
ስራል ልከ- ልከንላችኋል። አንዴ ትንሽ ታገሰን እሺ።
ጨዋታ ስለሚጀምር ነው።
እሺ ያው አዎ system አቸው fail አድርገው እየሰሩት ስለሆነ ነው። ትንሽ ጠብቃቸው እሺ። እሺ አባቴ ስለደወልክ እናመሰግናለን። መልካም ነው።